የህይወት ክትትልን ከአስጨናቂ በሽታ ከምንረዳው
ሄሎ ሄሎ
ሄሎ ሄሎ
አቤት አይሰማም ይሰማኛል። ቤስት ቤት ነው የምንረዳው።
ዲፖዚት ማድረግ አልቻልንም ምንድን ነው ትንሽ ቆይቶ ይሞክሩ። ቼክ እያደረግነው ነው።
አ?
ቼክ እያደረግነው ነው። ትንሽ ቆይቶ ይሞክሩት።
እሺ ሌላ ደግሞ ቅድም አራት መቶ ብር ዲፖዚት አድርጌ እስካሁን ድረስ አልተመስመር አካውንቲ እሺ፣ እንትን message ኡን ቴሌግራም ላይ ላኩልን። deposit message ልክ ያለው ልክ ያለው እሺ፣ እናሳውቃለን። ለቻፓዎች ያስገቡሎታል። ትንሽ ይጠብቁ።
ኧረ በጣም ሰሞኑን አዛ አረጋችሁን።
አሁን ትንሽ system እያስቸገራቸው ስለሆነ ነው። ቻፓዎች ያስገቡሎታል። እሺ፣ መልካም ምሽት።